የኔ ፍቅር
አቤት ደህና አደርሽ?
ደህና
እንዴት ነሽ?
ደህና
እንቅልፍሽ አለቀ?
ምን እንቅልፍሽ
አለቀም አለቀ?
አብ
በጣም ጥሩ። ቁርስሽን በላሽ?
አልበላንም
ለምን?
የምበላ ነው ገና
ምድረ ብትበሉት
እ?
ምንድን ነው የምትበሉት?
እኔ እንጃ
ምን ይመስልሻል?
ቲማቲም ምን ይመስልሻል?
ቲማቲም እሺ
አላለ እ
እኔ እንጃ እኔ አላውቅም
በቃሽ። አባትሽን ሰላም በይልኝ።
እሺ አባዬ አናገ- እያናገረችኝ አይ ሰላም በይልኝ።
እሺ
ዘረጦ አቤት ቻው። በቃ ደህና ዋይ።
okay እወድሻለሁ እሺ እ
እሺ ፋርዬ የኔ ፋራ
ምን እሺ አይባልም አልኩሽም።
ምን አልከኝ አባ እ እማ እ ለጋኒ ደውለህ እንድትጠርስ እንድመጣ ንገሪያት።
እሺ እሺ። ኬክ አቤት ቻው። በቃ
እሺ እሺ